ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
ድሮ ብዬው አስር ሺህ ብር አልገባልኝም።
እሺ አሁን የደወልክበት ነው የቤት ቤት ቁጥር? ወደ ቴሌብር account ነው አይደለ? እሺ እሺ፣ confirm አድርጌልሃለሁ። እሺ፣ ትንሽ ገብቶልሃል። አሁን check አድርገው። እሺ መልካም ቀን።